hello hello፣ ቤተሰብ ሰላም ነው።
ሰላም ነው?
እሺ
ትላንትና ቤት ቤት ላይ ብር በልቼ ነበር። ላይወጣ ስል ብሬ ብሩ ላይ አልገባልኝም። ሄሎ ወይ ሰላም ነው።
ሰላም ነው? እናት እሺ
ትላንትና ቤት ቤት ላይ ብር ሊያወጣ አዝዤ እሺ
ቴሌ ብር ላይም አልገባልኝም። ከዛ ላይም ቀተቀነሰ ይለኛል።
ምንድን ነው የተጫወትከው
ቤት ቤት
እኮ withdraw አድርገህ አልገባልኝም ነው
አልገባልኝም። ቴሌ ብሩ ላይ አዝዤ ነበር ሁለት ሺህ ብር ዜሮ ዘጠኝ
ሰባ ስድስት ሀያ እሺ
አስራ ሰባት ዜሮ ዘጠኝ
ሰባ ስድስት ሀያ አስራ ሰባት ዜሮ ዘጠኝ የቤት ቤት ነው የምትነግረኝ እኮ ወንድሜ የቤት ቤት ነንበርህን ነው የምትነግረኝ የቤት ቤት ነንበርህን ንገረኝ
ቁጥር ኮድ አስገብ መጀመሪያ አስገብቼበት የተጫወትኩት እኮ የቤት ቤት ስልክ ቁጥርህን ንገረኝ
ሄሎ
ሄሎ
ሄሎ ሄሎ ወይ ሄሎ የቤት ሄሎ።
ቤት ስልክህን ንገረኝ
አስገብቼበት የተጫወትኩበት ይሄ ስልኩ ነው። በዚህ ስልኩ ነው ሰጠኝ ሰባ ስልኩ አሁን በደወልኩበት ቁጥር ማለት ነው።
ለዚህማ ሞከርኩት እኮ የቤ የቤት ቤት ነንበር አይደለም። ሄሎ
ሄሎ ኧረ በዚህ በዚህ ሰባ ስድስት ቤት ነው ያስገባት አሁን በደወልክበት
አ
ስንት ብር ነው ያልከኝ?
ሁለት ሺህ ብር አድርገው ሊያወጣ ስል አ ብር ቴሌብር ላይ አልገባልኝም። ከዛ ላይ ተቀንሷል ይለኛል። አልገባልኝም ደግሞ እኔ
ሁለት ሺህ ብር በ voucher ነው እሺ የላከው። voucher ደግሞ
እሺ እ፣ ሱቅ ሄደህ ነው የምትወስደው። ቤት ቤት shop ወይ ደግሞ ወደ ቤት ቤት account deposit ማድረግ ትችላለህ። እሺ ኮዱን አስገብተህ ማለት ነው አ
ኮዱን አስገብተህ ወደ ቤት ቤት አካውንት ዲፖዚት ማድረግ ትችላለህ።
እሺ ሄሎ
እሺ እሺ